የሰማይ ከዋክብት ህልሜን ሊጠይቁኝ ህልሜን ሊጠይቁኝ ለአንድ አፍታ ቢወርዱ ዋኔ አንቺን አያርገኝ ለማን ይሆን ፍርዱ ለማን ለማን ለማን ለማን ይሆን ፍርዱ ያጣሽ ተክዛል ያወቀሽ ይደክማል ዋልድባም ቢገቡ ሌላ ያሳስባል ንጹሕ ቃል ቢዘራን በቅሎ ይለመልማል ለፍተው ያሳደጉት ይጦራል ይጠቅማል ልበልሽ በትዝብት ልበልሽ ይሆናል ቅንነት የሌለው አይገጥመውም ቀና ምንም ቢጥ ምንም ቢጣፍጥም ምንም ቢጥም ህልም አይጨበጥም ምንም ባንስም ከልብሽ ባልደርስም ምንም ባንስም ላንቺ አልመለስም